አብሮ ይስልን ሰላም ዋለ። እሺ ብሩክ እባላለሁ እዚህ ከሐዋሳ ነበር እና ቅድም ደውላልኝ ነበር እዚህ የጀንከዋ ምህረት ብሩክን አናግረው ላይ ነበር አዲስ ሾፕ ቢከፈት ነበር እና ዩዘር ኔም እንዳያስተካክል እሱን አግኘው ብላኝ ነበር።
እሺ ብሩክ ጋር ለምሳ ወጥቷል። እስቲ ወይ ተስፍሽን ቆይ ላገናኝ ትንሽ ጠብቀኝ።
እሺ
ያልከኝ አይደል አባ?
አዎ አዎ ብሩክ
ትንሽ ደቂቃ እሺ፣ ስልክ ይዞ እሺ ስለሆነ ችግር የለውም እሺ እሺ
ተሱ ተቀበለኝ አንዴ ስልክ ስልክ እሺ።
ተቀበለኝ አንዴ። ወይ ቆይ አንድ ጊዜ እሺ የለህም እንደዚህ transfer ወይ